Hello አቤት። ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ቴሌቪዥን ነው።
አይ ለማወቅ እ, ነበር ይሄ አጠቃላይ ያለው መረጃ ለማወቅ።
እሺ፣ ቴሌቪዥን game ነው።
OK
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና መረጃ ይመጣልዎታል።
OK በቂ ነው።
ከዛ ሰባት ቁጥር ተጭነው አማርኛ አድርጉ፣ ሶስት ቁጥር ላይ ለመጫወት ሲሉ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
OK እሺ ጥያቄና መልስና እድሉን ይሞክሩ የሚል
እ፣ ጥያቄና መልሱን coin ገዝተህ ትጠቀማለህ። ከሁለት ብር ጀምሮ አለ።
OK coin ተገዝቶ ነው።
አዎ ትኬት ደግሞ subscribe ስታደርግ ዕለታዊና ሳምንታዊ ጥቅል አለው። ዕለታዊ ሁለት ብር ሳምንታዊ አስር ብር ይወስድና ትኬት ይገባልዎታል።
እሺ
እሺ